hello hello
ቅድም ደውዬ ነበረ እሺ ምን ነበረ?
እንትን በሳንቲም ቤት ካሻሁት ብዬ እሺ
confirm እንዲደረግልኝ ነበር። ሌላ ቁጥር ነው ልንገርሽ።
እሺ ንገረኝ።
አስራ ሶስት አስራ ሶስት ሀያ ሰባት ሀያ ሰባት ስልሳ ሰባት ስልሳ ሰባት
አስራ አራት
ስንት ብር ነው?
አስራ ሶስት ሺ ሶስት ሺ ሁለት ሺ አምስት መቶ እና አራት ሺ
ወደ ቴሌ ብር ነው አይደለ?
አዎ
hello ወይ
እ
በቃ አራት ነው አይደለ? confirm አድርጌልሃለሁ። እሺ እሺ እሺ ገብቶልሃል።
እሺ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም